ነኝ የረነኝ መከታሽ የረኔ ነኝ ረነኝ የረነኝ ሰላምሽ እኔ ነኝ ረነኝ የረነኝ መከታሽ የረኔ ነኝ ረነኝ የረነኝ ሰላምሽ እኔ ነኝ
ተባለ ተባለ ተመከረብሽ እኔም በማለትሽ ስንቱ ሰው አማሽ ግቢና ተቀመጭ ከሰው አንጀት የኔ ባልሹ ጉበስ ማንስ ሊያዝበት ፀሐይ ወጣ ሲሉ ደሞ ያዘቀዝቃል ነገር ከኔ ሲሸሽ እሷ ቤት ይዘቃል አብሮ የሚስቅ እንጂ ዛሬ ገዳይን ማን ያውቃል Yeah. ሞጫችን ታወቀ ጉድጋድ ተበጀልን ያየን አየንና ትረፉ ተባልን ወጥመድ ተሰበረ እኛም አመለጥን ቢታመስ ቢጣድም ነገር ቢዘረጋ ቢቆፈር ቢቀበር ክፉሉ ቢጠጋ የከፋው ጨለማ እዩ ቀስ እያለ ነጋ እ እ እ
ረነኝ የረነኝ መከታሽ የረኔ ነኝ yo, እውነት፣ እ ረነኝ የረነኝ ሰላምሽ እኔ ነኝ ረነኝ የረነኝ መከታሽ የረኔ ነኝ አ
ረነኝ የረነኝ ሰላምሽ እኔ ነኝ
ጉበስ መዝናው ሲነገሩን ገዳይ አልደራደርም እኔም ባንቺ ጉዳይ ባንቺማ ከመጡ የለም ማለሳለስ እነሱም አያርፉ ሀ፣ እኔም አልመለስ የእነሱ አጥር የሾህ የኔ አጥር ደህና ነው ወዲህ እንዳይመጡ ሀ፣ እንዳንናወጠው እኒህ ካሉ ምራ ውጣ ከማማው ይቃኛል ዛሬ ጎበዝ ወገብ ያሰረው ሀ፣ አበጀሽን እኮ ነገር ተበላሸ የወዳጄ ጠላት ቤቱ በቀመሸ ወለምታ ቢጎዳም ሲታሽ ይታገሳል ባፍ የመጣ ነገር ሀ በምን ይመለሳል ከላዩ ከስርም ቋሚውም ተመታ ደቡም ተደባሉ ጠዋትና ማታ የቤቴም አገር ዛሬም አለ በደስታ ሀ፣ ሀ፣ የ።
ረነኝ የረነኝ መከታሽ የረኔ ነኝ ረነኝ የረነኝ ሰላምሽ እኔ ነኝ ረነኝ የረነኝ መከታሽ የረኔ ነኝ ረነኝ የረነኝ ሰላምሽ እኔ ነኝ ረነኝ የረነኝ ረነኝ የረነኝ ረነኝ የረነኝ ሰላምሽ እኔ ነኝ